ሄሎ
ሄሎ ምን ሰላም ከችፕችፕ ነበር ምደውሎት።
እሺ
እ ይቅርታ order ነበሩት ከዚህ በፊት አዎ personal order አዎ የዶሮ ማለት ነው።
ነበረ እ total እንዴ እንዴ ትቼዋለሁ refund አድርጉኝ ብዬ ብዬ ነግሬያለሁ። ምክንያቱም ብለው ነበር እንደፈለግኩት አለ።
ካልደረሰ አዎ እ?
አዎ ወደ ትክክል።
ቴሌብር እንልካለን የሆነ ቼክ ነበር፣ ለማድረግ እሱን- ነው ካልሆነ አዎ
በጣም ምን ይገርማል።
አዎ ይቅርታ በቀኑ ሰሞኑን አልደረሰም።
ሪፈንድ- እንደገና ብር አትመልሱም።
ይቅርታ።
እን- ምን እንደሆነ አሰራራችሁ እ?
እ፣ ትክክል ነው ታይ ሰሞኑን እ፣ ሪፈንድ የሚያደርጉ ስላልነበሩ ነው ይቅርታ ግን ነው።
አሁን ልናደርግ እባክዎን አዎ።
ያድርጉኝ። ያመሰግናለሁ።
ትክክል የለም እናለን እሺ እሺ፣ እሺ።
እሺ መልካም ቀን ይሁን